ሄሎ ሄሎ
ሄሎ ሄሎ አሰማ አቤት አቤት ጤና ይስጥልኝ።
አብረክልሽ ሰላም ነው።
አለ እንደና
ዊ ፕላስ ሶሉሽን ነው የደወልኩት።
እ ዊ ፕላስ ሶሉሽን ነው የደወልኩት።
ምን ብላሽ?
ዊ ፕላስ ሶሉሽን ባለፈ ሳምንት መጥቼ አውርቼ ነ- አብርቾት ነበርና እሺ
እ፣ እንትን ምንድነው application ኑን download ካደረጉ በኋላ የሆነ registration ላይ የሚቀር ነገር ነበርና እ እሱን full እንድታደርጉ ነበረ ሙሉ እንድታደርጉ እሺ እሺ ታራ ምንድን ነው የሚያስፈልግ? አዎ እ፣ እንትን ነው We Plus Solution Provider የሚል application store አለ። We Plus We Plus Solution Store የሚል application አለ። ሌላው ይሰማል።
እሺ፣ አዎ እየሰማሁ ነው።
We Plus Solution Store የሚል አለ application ከ Play Store እህ።
ማውረድ ይቻላል፣ ወይም ደግሞ እኛ በዚህ ስልክ እንልክሎታለን እንኩን እ ከዛ እሱ ላይ እ፣ የ store ኣችሁን name፣ email፣ ስልክ ቁጥር register ታደርጋላችሁ ማለት ነው።
እሺ ላኩት እስኪ ኢሜል ላይ እንትን ላይ ቴሌግራም ላይ እሺ፣ እሺ። እና እንልካለን። አንድ የተለያዩ ጥያቄዎች ካሉ መደወል ይቻላል።
እሺ እሺ እሺ፣ እሺ። መልካም ቀን ይሁንልዎት።
እሺ